አምቡላንስ እንትን አላችሁ እንደ አገልግሎት ትሰጣላችሁ እንዴ?
አዎ እንሰጣለን።
ይኸውልሽ አስራ ሁለት እንትን ዋጋውን ለመጠየቅ ፈልጌ ነው። እስኪ ለይኸውልሽ ከቂርቆስ ቤተክርስቲያን ትንሽ ወርድ ብለሽ ፈለገወርዳ ትምህርት ቤት አለ። Hello አቤት ቆይ አንድ ጊዜ ከየት ነው የምትደውልልኝ? ከየት ሆስፒታል ነው?
ይኸውልሽ ሆስፒታል አለ። ከቤት ውስጥ dialysis ስታደርግ ወደ ላንሴት ትሄዳለች።
እሺ ችግር የለውም። ቁጥር ላስተላልፍላቸውና ስለ ዋጋው ታወራቸዋለሁ።
እሺ እሺ፣ አስተላልፍሽ እና ይደውሉኛል እነሱ።
አዎ አሁን አስተላልፍላለሁ።
እሺ